ሰላም ነው ወይ ነው?
ደህና ነሽ?
እግዚአብሔር ይመስገን።
እባክሽን ድሪባን ቶሎ ድሪባ የት ነው ያለው?
ድሪባ እንትን ነው management institute ነው።
እ?
ስልክ እምቢ ብሎን እኛም እየሞከርንለት እ?
ስልክ እምቢ ብሎን እየሞከርንለት ነው።
የት ነው ያለው?
እስቲ የአዮባ ስልክ አለ?
ማ
የአዮባ አዮባ አዮባ ማን ነው ደግሞ?
እዮብ ነው እንትን ላይ ያለው ምን ላይ በምን እ? ወይ ነው ወይዬ በእናት ምስክር ምን መሰለ አዲሱ ሰራተኛ አጭሩ ልጅ እኔ አላቃቸውም። ሃይማኖት እም- ወይ በማን ዳይሬክተር ስር ነው ያለው?
እ?
አላ በ- የማንነት ላይ የሚሰራው አታውቂውማ? ትዝ አላውቀውም።
የለሽ።
ማንነት ላይ የሚሰራ ከእሱ ጋርና ከአወል ጋር ነው ያለው አወል ማን ነው?
ኦዲተሩ።
ኦዲተሩ እና አዎ።
ስልካቸውን ከየት ላምጣ? ማንን ልጠይቅ?
እ እንትን ሆነብኝ። ኢሜል የአዮባን ስልክ ኢሜል ሳደርግ የአዮባን- Notification ቆይ ጠየቀ።
የአዮባን ስልክ ልክ እሺ እኮ ስልክ ስጠኝ ዜሮ ዘጠኝ አስር እ
ሰማንያ ስድስት እ
ሰማንያ ሰባት እ ሀምሳ አምስት አዮባ አዮባ
አዎ እሺ